ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ጥልን እንትን ነበረ እንች ሰኞ ዕለት ያዘዝኩት በር በሀያ ስድስት ብር
ሰኞ ውርደር አድርገው አዎ ማክሰኞም አልመጣ
በዚህ ስልክ ነው።
አዎ በዚህ ስልክ ዜሮ ዘጠኝ አስራ አርባ ሰባት ሰማንያ ስድስት ስልሳ አምስት
ድንሽ ነበር አይደል ያሉኝ።
አዎ ትናንትና ከቢሮ ተደውሎሎት ነበር።
አልተደወለልኝም
አሳውቀዋል እንዳልመጣሎት እንዳልተቀበሉ ቴሌግራም ላይ አሳውቄያለሁ
እንጂ ደውለው አላሳወቁንም።
አይ ደውዬ አላሳውኩም አሁን ነው ያሳወቁት አዎ ደውለው ቢያሳውቁን ዛሬ እንድላክሎት እናደርግ ነበር። ነገ ቢሮ ይገባሉ።
አይ ነገ መቀበል አልገባም።
ይችላሉ።
አይ አልገባም ወይ ሰፈር ይምጣ ከፈንጅ
የት ነበረ?
ከፈንጅ እንደ ራሴ
ካሳንችስ።
አዎ
እሺ በቃ ነገ ካሳንችስ እንልክሎታለን።
እንደ ራሴ አካባቢ እሺ እሺ፣ እናመሰግናለን። መልካም ቀን